ሄሎ ጤና ይስጥልን ቤስት ቤት
ሶማሌ ኦሮምኛ እንዴ ኦሮምኛ ትንሽ ቆይ ተደውልሽ አሁን ለምሳ ወጥታለች ትንሽ ቆይ ተደውልሽ እሺ እህት በበቃ በአማርኛ ትንሽ ሙከራ ትንሽ ረዳምት እሺ
ማታው ምንድን ነው ሳንቲም ሳንቲም ባይና ውድድር አድርገኝና ሌላ ስልክ ጻፍና ምንድን ነው ዘጠና ሶስት ስልሳ ነው እንዴ ደውል እያለ አዎ አልገባልህም አዎ አይሰራማ ዘጠና ሶስት ስልሳ አይሰራም ዘጠና ሶስት ስልሳ አልሰራልህም አዎ አይሰራም አዎ እዚህ system ትንሽ fail አድርጎ ነው አሳውቀናል እኛ እና ትንሽ ጠብቀን እሺ በቃ ካልሰራልክ እሺ
በቃ እሺ ለምን እስከ ጠዋት የጠብቅ ነው አራት ሺህ ሁለት መቶ ነበረ አሁን በቃ ምንድን ነው የሁሉም ሰው ነው ይሄ አባ ትንሽ system ኡ fail ስላደረገ ነው እና እሺ ትንሽ ጠብቀን እሺ እያስተካከሉት ነው አሁን እና የሁሉም ሰው ይገባላቸዋል እሺ እሺ